ሄሎ ጤና ይስጥልን ቤት ቤት ሰላም ነው?
አዎ ቤት ቤት እንትን ነበረ እንትን ያለ ካሻውት ብለህ ነው ወደ ቴሌብር ብለህ ነው ወደ ተቀናሽ ተደርጎ ብሩ ቴሌብር ላይ ስና ይላገባም
ምን ዊዝድሮ ነው እ ዊዝድሮ
እ ዊዝድሮ ነው ያደረገው?
አዎ እንደዛ ብለህ ነው እሺ ስልክህን ንገር። የቤት ዜሮ ዜሮ ዘጠኝ በዚህ በደውል ነበር እኮ ንገረኝ ንገረኝ።
ዜሮ ዘጠኝ ሰማንያ ሶስት እሺ አስራ ስምንት አስራ ስምንት አርባ አንድ ሰላሳ ሶስት አርባ አንድ ሰላሳ ሶስት
የምትነጣጠጡት እሺ እሺ hello እሺ እንድየው እንድየው
መች ነው አባ ዛሬ ነው?
አዎ አሁን
ስንት ብር ነው?
አንድ ሺህ አምስት መቶ
አንድ ሺህ አራት መቶ አዎ
payout ነው አይደለ? withdraw ነው ያደረግከው? አንድ ሺህ እ?
አምስት withdraw withdraw ነው አለ አዎ በሳንቲም failed ነው failed ነው እዛው account ነው ውስጥ ነው እሺ አልሆነም ከ account ግን ከዛ ላይ እንትኑ ላይ እዛ account ኡ Best account ኡ
ቴሌብር ላይ አልገባልህም ነው አልገባም እዛ ላይም አልገባም እዛ ላይ ግን ቀናሽ ተደርጓል
ከ Best Bet account
አዎ
Best Bet account ላይ check አድርገው የለም ብሩ አዎ እዛ ላይ withdraw ብለህ ነው ከዛ በኋላ እንደገና የ- የ- እንትን እያል እያየሁት እዛ ላይ የለም ተቀናሽ ተደርጓል አንድ ሺህ አምስት መቶ አስር ብር ነበረ አንድ ሺህ አራት መቶ ብር ወጣ አንድ ሺህ አሁን አራት መቶ አንድ ሺህ አራት መቶ ነው አውጥቼው ዘጠና ብር ነው የቀረው እሺ ቆይ አንዴ እሺ ከዛ ላይ ቀናሽ ብሏል
okay voucher ነው ያደረግከው
እ፣ እንትን ነው voucher አድርገው ነው እሺ
እና ስለዚህ አንድ ምንድን ሺህ ነው አራት መቶ voucher አድርገኸዋል እዛው voucher history ላይ ገባና አ፣ voucher history ላይ ገብተህ የ voucher ቁጥር አለና voucher አዎ።
ቁጥር ይሰጥሃል እሷን ቁጥር ትወስድና ይሄ voucher ያደረክበት ቦታ ላይ አለ አይደለ voucher የሚለው ላይ ትገባና መልሰህ deposit ማድረግ ትችላለህ እሺ
አሁን አንተ ማድረግ አትችልም አይ እሱን አንተ ነው ማድረግ የምትችለው ያንተ አ፣ account እሺ።
መስራት ስለማልችል እንትን እስኪ እ፣ አልገባህም ላስረዳህ አ፣ ስለ በአካል መጥ- branch ኡ የቱ ነው?
እ፣ እንትን ነው እሱ ይሄ head office office ነው ያለው እና
አ፣ አይ branch ኡ የቱ የቱ ጋር ነው ያለው እኔ አሁን ገደራ ጋር ነኝ፣ ወደ አባዶ ማለት ነው።
ወደ አባዱ okay እንትን ነው ወደ branch ካሳንችስ ካሳንችስ አ፣ ሌላ ጋር ሌላ ቅር የለም ካሳንችስ እና ካራና ካሳንችስ ነው ያለው ለጊዜ አ፣ ካራ አለ
ካራ እና ካሳንችስ እሺ እሺ ልሞክረውና እንትን ካለ በዛ በአካል ሄዳለሁ። ምንም የሚለው ሌለ ነው።
ይኸውልህ እንትን አለ አይደለ voucher history ውን ታውቀዋለህ አይደል የት እንደሚገኝ አዎ ከዛ ቁጥሯን ትወስዳታለች አንድ ፊደል ያላት ቁጥር ይሰጥሃል አዎ እሷን ከወሰድካት በኋላ ልክ አሁን ለምሳሌ deposit ስታደርግ ሶስት ምርጫዎች አሉ አይደለ voucher ሳንቲም እና ቻፓ የሚሉ አዎ ከዛ voucher የሚለውን ትመርጠውና እዛ ላይ deposit ማድረግ ትችላለህ ያችን ቁጥር አስገብተን መልሼ አንድ deposit አድርገው ልበለው።
አዎ በቃ እንደዛ እሺ ይሻላል እሺ